ሄሎ
ጥልን ቤስት ቤት ረዴት ነኝ የምለውጠው።
እግዚአብሔር ይመስገን። ይኸውልሽ ስሚ አቤት እ፣ ይኸውልሽ ትላንት የምለው ልጅ ነኝ። አሁን እኔ እ፣ ከዚህ በፊትም ጨዋታ ከተጫወተ እዛ ቀመር ላይ ከገባ ባል ነው እሺ፣
ፍላሽ ስኮር ላይ ውጤቱን ይነገራል አይነገርም?
ማለት እ? ማለት ጨዋታ ፍላሽ እ፣ ጌም ላይ ቀመር ላይ ይገባል። አሁን ለምሳሌ አንድ ክለብ እሺ፣ ከዛ በኋላ ውጤቱ ካለቀ በኋላ ማለት ነው እሺ፣ ሄደች ሀገሩ ላይ ገብተሽ ፍላሽ ስኮር ላይ ውጤቱን ታያለሽ አታይም?
አያለሁኝ ግን እኛ አዎ የምናይባቸው ግን ቻሉ አሁን ፕሌስ ስኮር ላይ ሁሉ ልንገርሽ ከእኔ ስሚ ፕሌስ ስኮር ላይ እሺ፣ ፕሌስ ስኮር ላይ የለም ፕሌስ ስኮር ላይ የሌለ ጨዋታ ጌም አሁን ለምሳሌ ስንት ለስንት የወጣ ብለን ማየት እንችላለን እ፣ አይደል? እዛ ላይ ደግሞ መለቀቅ አለበት ከተጫወቱ ማለት ከተጫወቱ እሺ፣
እዛ ፕሌስ ስኮር ላይ ውጤቱ ይለቀቃል በ- በሀገሩ ሄደን ክለቡን እስቲ ነው አል- አልተለቀቀም ደግሞ ጽፈን ሀገሩ ላይ ገብተን ማለት ነው እኛ ቼክ ስናደርግ
እሺ።
ሀገሩ ላይ ጨዋታ ቆሞ ነው ያለው
ቆሞ ማለት
አልተጫወተም። ክለቡ አልተጫወተም። ስሙ የለም። game ኡ አልተካሄደም።
እሺ።
game ኡ ከተካሄደ ማለት ነው hello፣ አቤት፣ እየሰማው ነው።
game ኡ ከተካሄደ Flashscore ላይ ይኖራል። ቀመር ላይ የገባው ማለት ነው። ቀመር ላይ እ፣ አሁን ጆርዳን ላይ እ፣ ምን ሆኖብክ ነው አንተ?
አልተካሄደም ጨዋታው ጨዋታው አልተካሄደም።
እሺ፣ ሲጀመር ውጤቱንም Flashscore ላይ አይነግርም።
እሺ፣ ስለዚህ አላግባብ ነው። አሁን እንደዚህ ተጫወተዋል ብለው ቴሌግራም ላይ አንቺ አሁን አንድ አንድ ለሁለት ብለሽ ልከሻል አይደል?
ማን ነው ስምክ?
ወ- ቴሌግራም ላይ?
እኔ ይሄን ደግሞ ወካዩ ትናንት የሚያወራልሽ ስምክ?
እኔ ለወካዩም ነግራለሁ፣ ለወካዩም አሳይቻለሁ። በቀኑ ገባለሁ ሀገሩ ላይ ፍላሽ ስኮር ላይ ማያጣ ከሆነ አንዴ አንዴ ስማኝ፣ ተረጋጋና አንዴ አዳምጠኝ።
እሺ፣ እሺ፣ አሁን አንተ የምታወራው ነገር እያየሁት ስላልሆነ እየገባኝ አይደለም።
እሺ፣ ነገሩን እ?
ስምህን ሊያውና እያየው ላወራ እንደዚህ ስለሆነ እሺ፣ አለ።
እሺ። ይኸው- ይኸውልሽ ያዥ አስር
እሺ ኮዱን ያዥ አስር ስልሳ ሶስት
አስር ስልሳ ሶስት ሰላሳ ስምንት ሰላሳ ስምንት ሀያ ስምንት ሀያ ስምንት እሺ
ይኸውልሽ እሱ- እዛ ላይ ጆርዳን የምለው ክለብ ነው። ጆርዳን ላይ ያለው ክለብ
እሺ ሌላም በቴሌግራምም ልካለሁ፣ በጄሪ ቴሌግራም
እሺ
ይኸውልሽ ጌም አሁን ቀመር ላይ ይሰጣል። አሁን ክሮም ላይ ይሰጥራል እ፣ ለመቀመር ማለት ነው። ክሮም ላይ ከተሰጠ በኋላ ያን ክለብ እኛ ገብተን እ፣ እ፣ ፉል ታይም ምን አልሽኝ?
ብሎ ውጤት ሁለት ለአንድ ለሁለት ለቁ ሁለት ለአንድ ይላል። ግን ፕሌስ ስከር ላይ ሁለት ለአንድ የሚለው ነገር መንገድ አለባችሁ እናንተ።
ላይ ገብተህ ይኸው እኛ ሰ- የለም የለም የለም SofaScore ላይ አለ አሁን ልላክልህ ያ ሶፋ score ላይ የለም። እኔ አይቻለሁ።
SofaScore ላይ ነው እኮ እኔ አሁን እያየሁ እያናገርኩ ያለሁት እሱ የለም፣ ገብተህ የተላ- ይኸው እኛ የለም፣ SofaScore ን አንተ- እም- አና- እኛ እዛ ላይ ውጤት አንለቅም የኛ website አይደለም ስለዚህ የለም ገብቼ አይቼዋለሁ። ለ normal
እኮ እሺ ላ- ልላክልህ ወይ ነው እኮ የኔ ጥያቄ።
መላክ አይቻልም። ከዚህ በፊት እኮ መላክ ነበር።
SofaScore ላይ ገብተህ ይኸው እኔ እኮ እያየሁት ነው እያወራሁ እሺ ወክ- ወካዩ ከ- እኔ ለወካዩ እነግራለሁ። ወካዩ ከእናንተ ጋር ያወራ በተግባር እሱ ራሱ ያለው ስልክ ላይ ወካዩ ማን ነው ወካዩ በአርባ ምንጭ ቅርንጫፍ እሺ ችግር የለውም ያናግረን እሺ እሱ ያናግር እኔ ከእሱ ጋር እነጋገራለሁ። እ፣ ስልኩ ላይ ማታ ያለው ከዛ በኋላ ያለው ከእናንተ ጋር ያለው ነገር ያውራ። እኔ ይህን አልቀበልም። Flashscore ላይ ውጤት ማይነግር ቀመር ላይ ክሮም ላይ ከሰጠ በኋላ አልቀበልም። ይሄን እኮ እንትን የምንለው እኛ አይደለንም ውጤት የምናስገባው እኮ Flashscore ላይ እናንተ ናችሁ የምታስገቡ ግን አላስገባችሁም። አንድ በይ።
የምናስገባው ውጤት አዎ normal LiveScore አዎ።
ላይ ገብተህ ይኸው live ይኸውልሽ ጨዋታ የዛሬ የአምናው ጨዋታ ነው ዛሬ የተለቀቀው። አምና እነሱ አንድ ለሁለት የወጡ ስለለም እንጂ ትናንትና ጨዋታ አልነበረም።
ውጤት እየታየ እንዴት ነው ውጤት አልወጣም? እ፣ አልተካሄደም ጨዋታው ጆርዳን አልተካሄደም ጨዋታው አልተካሄደም። ጽፌም ገብቼ አለኩ ጽፌ ገብቼ የለም በጎግል ላይ ጽፌ ገብቼ total ጆርዳን ላይ ጨዋታ ቆሟል ይላል።
ይኸው እያ- እያየሁ እኮ ነው እያናገርኩ ያለሁት ስለዚህ እኔ ግን እ፣ ወካዩ ከእናንተ ጋር እንደ- እ?
እያናገርኩህ- እየ- እንደተሸነፈ እያየሁ ነው እኮ እያናገርኩ ያለሁት።
አዎ አይቻለሁ እኮ ቴሌግራም ላይ ልከሽም አይቻለሁ።
አዎ እሱ ነው አንድ አንድ ለሁለት ምንሆን
አዎ ግን በሀገሩ ላይ ጨዋታ የለም ይላል ጽፌ ከገባ በኋላ። ስለዚህ ይሄ አካሄድ የደረሰን አልተመቸኝም።
ውጤት ይሄ ነው እንግዲህ እ፣ ውጤት